ጤና ይስጥልኝ ሄሎ ቪዛ ጁዴ ነኝ። የባኮተ እምነት ጉዞ መረጃ ልስጦ?
ሰላም ነው።
ደህና ደንበኛችን
እንዴት ናችሁ?
ደህና ምንድን ነው አገልግሎት የሚሰጡት እናንተ?
እሺ እኛ ስለ ጉዞ መረጃዎችን information እንሰጣለን። የትኬት ዋጋዎችን፣ የምርመራ ውጤቶችን የመሳሰሉ information ኦችን እንሰጣለን። የኤምባሲ አድራሻዎችን፣ የማመልከቻ ቦታዎችን እና እርስዎ እንዴት apply አድርገው ራስዎት ለምሳሌ ስራ ከሆነ ስራ የስራ website ኦች አሉ እሱን ሰጥተውት ስራ ፈልገው apply አድርገው process ኡን